ሌላው ጤና ይስጥልኝ። ዋሽንግተን የህክምና ማዕከል እንደምን ዋላችሁ?
ሰላም።
ፍቅሩ ደበላ እባላለሁ። እቺ ክፈል ምናምን ብላችሁ የሲግና ከሲግና ተጠይቀና ብላችሁ ክፈል ብላችሁን ጠይቃችሁ ነበረ።
የምን ሲግና?
የለችም እንደ ልጅቷ ማናት? እቺ እዛ አካባቢ ፋይናንስ ምናምን የምትሰራው ዶክተር ማናት የሚሏት
ዶክተር ማ ዶክተር ምህረት ነው እ ምህረታው የቆየ የሪሴፕሽን ስልክ ልስጦት እ የ reception ስልክ ልስጦት እና እነሱ ያስታውሱታል።
እሺ text ማድረግ ትችላለሽ?
እሺ ይቻላል።
ዜሮ ዘጠኝ ይታይሻል ስልኬ?
ይታያል። አዎ።
እሺ text አደርግልሻለሁ።
እሺ እሺ